ሄሎ ጤና ይስጥልኝ። standup comedy ለመሳተፍ ፈልጌ ነበር።
እና ምሽት ሰዓት ያለው አለንቲን ይሆናል እና ምሽት ሁለት ሰዓት ሁለት ሰዓቱ
ይ- እ፣ ይቅርታ አልሰማሁትም። ድምጽ ተሸርቋል። እ? አሁን ይሻላል።
ነገ ነገ ስንት ሰዓት አለንቲን ይሆናል ምሽት ሁለት ሰዓት በቤት ዳሚሆን ያለው ሰዓቱ ነው መሰለኝ የሚፈልገው።
የስምንት ሰዓቱን
እሺ እሺ ስምንት ነው
እ?
ስምንት ንገሩና በማለት ይቻላል።
እሺ ውባለም ቸኩሎ
እሺ ስልክ ቁጥር እና ም- እሺ ዜሮ ዘጠኝ አርባ ሰባት ሰላሳ አንድ ሰማንያ ዘጠኝ ሰባ ሰባት እና ለሌላም ሰው ነበር እ?
የሶስቱን መዝግብ ብዛቱን ሁለት ወይ ሶስቱን ከሆነ ብዛቱን ጻፉ።
ምን አልሽኝ?
እርስዎን መዝግብ ያለሁኝ ብዛቱን ከዛ ጽፋለሁ። ሁለት ሆነ መዝገብ አይጠበቅም። ያኔ በስንት ሰዓት መዝግቦ ከዛ ለስንት ብዛቱን
እሺ ሄሎ ግን አዎ እውነት ድምፅሽ ርቋል።
እሺ፣ ስንት ሰው ነው ለስንት ሰው ነው ቦታ የሚያስይዙት?
ለእኔና ለአንድ ሰው ለሁለት ሰው ማለት ነው።
ስለዚህ ለሁለት ሰው ያው transfer ማድረግ ይችላሉ። ነገ ከሶስት ሰዓት ጀምሮ ትኬት ነው ያገኛሉ።
እሺ የሁለታችንንም እኔ ማድረግ እችላለሁ አይደል?
ይቻላል ነው። በዚህ ቁጥር ቦክ ስላደርግሎት account እ?
account በዚህ ቁጥር ቦክ ስላደርግሎት አዎ በዚህ ላኪልኝ።
እሺ እልክሎታለሁኝ። ለአንድ ሰው አራት መቶ ብር ነው መግቢያ ከቻሉ እንት- እና እሺ እና ደግሞ የእድሜ እንትን አለው እንዴ?
ህጻናት ከአስራ አምስት ብቻ ይቻላል።